ሄሎ ሄሎ ሰለሙ አቤት እ ሽመልስ የሚባል customer ደውሎልኝ ነበር። ሀና ማርያም location አ፣ አዎ።
ወጥቶለታል ማን የያዘው driver?
እ፣ አበበ
ስልኩን ንገረኝ።
እ፣ እሺ እ፣ ዜሮ ዘጠኝ ሰባ ሁለት እሺ
ሰላሳ አንድ አርባ አንድ እሺ
ስልሳ ዘጠኝ
እሺ እ፣ ዘጠና አምስት ቤት የማድራ- ማን ነው driver ኡ? ሀያ ሶስት መጨረሻው እሱም ከእሱ ጋር ነው ካብዳ ነው ረዳቱ ነው እሱ እንትን እኮ እኮ ትደውልለት አለ። ስልክ አያነሳም። ከዛ በኋላ ደግሞ block አደረገኝ። ለምንድን ነው እንደዚህ የሚሆነው አለ። customer ኡ
I think ደውዬለት ነበር አለ።
አይ አይ፣ ያለመገጣጠም ወይ እንደ ድንገት ያም ሳያስበው ዘግቶበት ምናምን ሊሆን ይችላል።
እም፣ ግን እ፣ ቅርብ ሰዓት ነው የወጡት። ሳሪስ ሲደርሱ የእነሱም እ፣ ወደ እንትን የሚሄዱት ወሎ ሰፈር ምናምን ቦሌ ምናምን ከጨረሱ በኋላ ስለሆነ የሚሄዱት እም።
እሱ ይደውልለታል።
አዎ ያው customer ኡ ተናዷል ስለቆየም ወደው ስለዚህ ልስጠው ያበበን ስልክ አይደለ?
አ ያበበን ስልክ ስጭ፣ ይሄ ነው driver ኡ።
እሺ እሺ እሺ እሱ